ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም ሄሎ
ሄሎ ሰላም ችግር
ኦኬ አቦ ሰባት አይቴም ኦርዴር አድርጌ ነበር። ፓፓያ አልመጣልኝም።
ፓፓያ ብቻ ነው የቀረቡት።
ፓፓያ ያቀረብኝ
በዚህ ቁጥር ነው አይደል?
በዚህ ሳይሆን በሰባ ሶስት ነው ያዘዝኩት። እሱ ሳንቲም ስለሌለ ነው በዚህ የደወልኩት። ዜሮ ዘጠኝ ሰባ ሶስት እሺ እንገርሽ ቁጥር ዜሮ ዘጠኝ ሰባ ሶስት ዘጠና ዘጠኝ ዘጠና ዘጠኝ ሀምሳ ስድስት ሀምሳ ስድስት ዘጠና አንድ ዘጠና አንድ ፓፓ- ፓፓያ ብቻ ነው ያልተቀበሉት አይደል?
አዎ ፓፓያ ብቻ ነው ያቀረብኩት።
በቃ እሺ፣ ነገ መቀበል ይችላሉ። ለነገ ላስቀርብለት።
ችግር የለውም ከመጣ location የት ነበር?
እ እ location የት ነበር የተቀበሉት?
ጀሞ ጀሞ አንድ ሳሳ site በቃ እሺ፣ ነገ ይመጣል። ነገ አስቀርብለታል።
እሺ እሺ እሺ